አቤት hello፣ አቤት።
ይቅርታ driver እየደወለልዎት ነው። ደርሱና ስልክ ያንሱ።
እሺ አጠገቤ ነው ያለው። እዚህ መጥቷል።
አዎ ሰፈሩት ደርሷልና ስልክ እያንሱ አይደለም እርሶ።
አሁን ነው አሁን ነው እኮ መልሼ ስደውል ስለማይ ስለማይሰራ ነው ዝም ያልኩት።
እሺ አሁን ያንሱለት፣ ይደውላል።
እሺ እሺ